Hello ጤና ይስጥልኝ ታሪክ ሁሬ ነህ?
ጤና ይስጥልኝ። አቤት ከ WePlus Solution ነው የምደውለው። እኛ application ላይ ተመዝግበው ነበር።
ምን ላይ?
WePlus Solution እሺ
እ፣ አሽከርካሪ ነው ወይስ እ፣ እንደ ተጠቃሚ ነው የተመዘገቡት?
አይ እኔ እንኳን ተጠቃሚ ነኝ፣ አሽከርካሪ አይደለሁም።
እሺ፣ አሁን እርስዎ የተመዘገቡት አሽከርካሪዎችና service የሚሰጡ የሚመዘገቡት ላይ ነው።
Okay አገልግ- የእኛ የምንሰጠውን አገልግሎት ለመጠቀም ከሆነ WePlus Solution user የሚል አለን እሱን አውርደው መጠቀም ይችላሉ። በውስጡ አርባ አራት service ኦች፣ ትራንስፖርት እና ሶስት መቶ ሀምሳ game ኦች አሉት።
እሺ እንዲሁም እ፣ አሸናፊ የሚያደርጉትን referral code ያገኙታል። እሱን share በማድረግ እ፣ ውድድሩን መቀላቀል ይችላሉ።
እሺ እሺ፣ መልካም ቀን። እሺ፣ አመሰግናለሁ።
ለሁላችን